ሰላም ጤና ይስጥልኝ።
አቤት።
ከቻፓ ነው የምደውለው። national ID ክፍያ ፈጽመው ነበር አይደል?
አዎ አዎ።
ደርሶታል?
እ እ ተቀብለዋል?
አልተቀበልኩም።
እሺ እሱን check እያደረግን ነበር። መረጃ ሲፈልጉ 8536 መደወል ይችላሉ።
ሰማንያ አምስት ሰላሳ
6 36 እሺ ሰማንያ አምስት ሰላሳ እሺ እሺ እሺ መልካም እሺ